ጤና ይስጥልኝ በሺ ቤት ቤቲ ነው የምለዛው።
ማታ ዊዝድሮው የተደረገ ብር ነበር አልገባልኝ።
በዚህ ስልክ ነው?
አይደለም እሺ ንገረኝ ስልኩ።
ሰላሳ አምስት ስልሳ ዘጠኝ ሰላሳ አምስት ስልሳ ዘጠኝ ስልሳ አራት ሀያ ሰባት ስልሳ አራት ሀያ ሰባት ብር ነው?
ስልሳ አራት ሀያ ሰባት ስንት ብር ነበር ያልከኝ?
እም፣ መጀመሪያ አራት ሺህ ነው። ከዛ በኋላ ሁለት ሺህ ጨመርኩ ይመስለኛል። በቴሌ ብር ነው።
እንጂ ችግር ያደረኩት ነው። እሺ ሁለት ሺህ ብሩ ገብቷል። አራት ሺህ ብሩን confirm ላድርግልህ ወደ ቴሌብር account ሰላሳ አምስት ስልሳ ዘጠኝ ስልሳ አራት ሀያ ሰባት አዎ፣ አዎ።
confirm አድርጌልሃለሁ። ገብቶልሃል። check አድርገው።
እሺ፣ እሺ።
መልካም